ይቆያል። hello hello hello ጤና ይስጥልኝ።
ጤና ይስጥልኝ እመቤት።
አብሮ ይስጥልን። አሁን ደውለን ነበረ።
አዎ ይሄ አክሲዮን ለመግዛት
እሺ እሺ መረጃ ፈልገው ማንኛውም ነው?
ይቻላል ወይስ እ?
አዎ በማንኛውም ባንክ ይችላሉ፣ ግን አንዳንድ ያልደረሱባቸው ባንኮች ስላሉ እ እ፣ ንግድ ባንክ ላይ መግዛት ይችላሉ።
ንግድ ባንክ አዎ አዎ።
እሺ መጀመሪያ ግን ሙሉ መረጃውን ለማግኘት ወደ ቢሮ መምጣት ይችላሉ።
የት ነው ቢሮአችሁ?
ገርጂ ቦሌና ልደታ አለን።
እሺ እሺ እመቤት እሺ እሺ
የት ይመችዎታል?